hello፣
አቤት።
ሰላም እንዴት ነሽ?
እግዚአብሔር ይመስገን።
እ፣ ልደታ ምኑ ጋር ነው እንትናችሁ?
እ፣ office ኣችን እ፣ እ፣ መርካቶ የገበያ ማዕከል ህንፃን ያውቁታል?
አዎ፣ ፍርድ ፍርድ ቤቱ ፊት ለፊት አዎ።
እዛ እዛ ground ላይ ነው። እየሄዱ ነው። ቀጠሮ ነበሩት?
አይ አሁን ባናግራቸው አላገኛችሁም?
አይ ታ- ያገኟቸዋል። አይ ለሽያጭ ሰራተኞች እንድነግርለት ነው።
አዎ፣ ችግር የለውም። አይ በዚህ በንግድ ባንኩ ነው ወይስ በፊት ለፊት በኩል ነው?
በፊት ለፊት በኩል ነው። በፊት ለፊት በኩል ነው። እደውል እ- እ- ይደውሉልዎታል። የሽያጭ አማካሪዎቻችን ይቀበሉታል።
ኧረ እሺ።
ስሞትን ማን ልበል መዓዛ እ?
መዓዛ።
መዓዛ አዎ።
እሺ እንትናችንን ምን ላይ ነበር ያዩት? ማስታወቂያችንን
ሚዲያ ላይ ሚዲያ ላይ።
አዎ።
እሺ በቃ አሁን ይደውልልዎታል።
እሺ እሺ፣ ቻው።